ሰላም ይመስልኝ ቢጀ
አሁን ደውዬ ነበር እኮ ምን
ምን አሉኝ? አይሰማም።
ደውዬ ነበረ።
እሺ
ስልሳ ሶስት ሰማንያ ካርድ ቁጥር የነግርሽ ተቋረጠ።
እሺ፣ ሌላ መስመር ላይ ነበር የገኙት።
ነች። ኦኬ ኦኬ ኦኬ። አይ ማ- ማሽን በብልሽ ገብቶ አልተመለሰልኝም እና
ማሽኖት ወርክሾፕ ሄዷል።
አ
እሺ፣ BG ID ዎትን ወይም TIN number ኦትን ይንገሩኝ።
ስልሳ ሶስት ሰማንያ ስልሳ ሶስት ሰማንያ ይሄ ምንድን ነው ቁጥሮች ID?
ቁጥሩ አ
እሺ፣ ስልሳ ሶስት ሰማንያ ብዙ ቁጥር ነው የሚያመጣልኝ እና ምናልባት TIN number ኡን ካስታወሱ።
ሶስት ዜሮ
እሺ፣ ሶስት ዜሮ ሀያ ሁለት ሀያ ሁለት ሰላሳ አንድ ሰላሳ ሰላሳ አንድ አንድ ሰባት ስልሳ ስድስት ሰባት ስልሳ ስድስት እም።
አንዴ መስመር ላይ ጠብቁኝ። ሶስት ዜሮ ሀያ ሁለት ሰላሳ አንድ ሰባት ስልሳ ስድስት አ
እሺ እየፈለኩሉት ነው። ሙሉ ስሞትን ይንገሩኝ።
እህተ መላክ አበራ ቸርነት
እህተ መላክ አበራ
አበራ ቸርነት።
እም።
በዚሁ ስልክ ልመዝግብሎት።
እሺ
እ፣ እሺ በ TIN number ኦት አላወጣልኝም። እ፣ ስልክ ቁጥርም የሚያውቁ ከሆነ በስልክ ቁጥር ይንገሩኝ እስቲ ዜሮ ዘጠኝ አስራ አንድ
የተመዘገቡበትን። እሺ ዜሮ ዘጠኝ አስራ አንድ አስራ አንድ ዜሮ አንድ ዜሮ አንድ ሀያ አራት ሀያ አራት ሰማንያ ዘጠኝ ሰማንያ ዘጠኝ እም።
እሺ እሺ እየፈለኩለት ነው።